ይስጥልኝ። ለምኪቲዩ አብሮ ይስጥልኝ።
እንትን የ stand-up comedy ውን ለማለት ነበር ለመጠየቅ ነበር። መግቢያው ስንት ነው?
መግቢያ VIP አንድ ሺህ ብር፣ normal አራት መቶ ብር።
normal አራት መቶ ሰልፍ ምናምን አለው እንዴ የለውማ።
ሰልፍ እ አሁን ነው የምቆርጠው ወይ?
አዎ
እኮ ማለት ለሰልፉ ለምንድን ነው ብዬ ነው አሁን ከቆረጥ
ያው እንግዲህ ሰው ሲገባ መቼም በአመጣጡ ነው አይደለም የሚገባው እሱማ ልክ ነሽ። አዎ።
በሚለው ነው እንጂ ትኬትም ስለሚሸጥ ሰልፍ ይኖራል።
ትኬት እዛ ነው የሚሸጠው።
ነው አይ ትኬት still እየተሸጠ ነው፣ ግን አሀ ያው እስከ ዕለቱ ድረስ ይሸጣል።
okay፣ እስከዛ ሰዓት ድረስ ማለት ነው።
አዎ እስከ በቃ ዘጠኝ ሰዓት ሰብሰብ ድረስ።
አድርጌ የሚገባ ሰው ምናምን እንትን ብዬ አንድ ላይ ልቁረጥ። information ለመጠየቅ ነበረ። እሺ፣ አመሰግናለሁ።
እሺ።